hello ሰላም ጤና hello ይስጥልኝ።
ጤና አቤት ይስጥልን።
አቤት።
እንትን አይተን ነበረ ማህበር የበጎ አድራጎት ማህበር እንትን በአካል ተገኝታችሁ በነጻ አስተዋውቁ ምናምን የሚል
እ ድንቅ አዎ ልጆች ላይ ተገኝታችሁ እንደዛ እኮ ለዛ ነበር የደወልነው።
እሺ። ከየት ምንድን ነው አካባቢ ነው የደወላችሁ?
ከቀጨኔ ታውቂያለሽ? እ?
እሺ ቀጨኔ እሺ።
መድኃኒዓለም አካባቢ ምንድን ነው የበጎ ቀጨኔ መድኃኒዓለም? እሺ የበጎ አድራጎት ስሙ ምን ነበር?
አብድዩ በጎ አድራጎት ድርጅታችሁ ማህበር አብድዩ አ- አብዲዩ አብዲዩ በጎ
የበጎ አድራጎት አድራጎት ማህበር።
ማህበር አዎ
እሺ እሺ። ስሞትም አልበል እ፣ እኔ ጸጋዬ ለማርያም
ይሄ ኃይለ እ፣ ማርያም።
አዎ
እሺ ቁጥሮት እንገ
ምን አልሽኝ?
ስልክ ቁጥር ይገ- እሺ ሀያ ሶስት
ሀያ ሶስት ሀምሳ ዘጠኝ
ሀምሳ ዘጠኝ ዘጠና ሁለት ስልስ- ስልሳ ዘጠኝ
እሺ። እርሶ ተወክሉት ምን አልሽኝ?
እርሶ ተወክሉ ድርጅቱ
እኔም አለ ሌሎቹም አሉ። አዎ። እንደ አጋጣሚ ነው አይቼው ስለደወልኩ ነው እንጂ እሺ እንደደውልላችሁ
ምን አልሽኝ? hello ምን አልሽኝ? hello ይቆራረጣል። እ እ? hello hello ሄሎ ሄሎ